Hello. ኢንስቲቲቭ ነው የወኪሻ አራተኛ ዙር የምዝገባ ፕሮግራም
ቀኑ ምን ምን ቀን እንደሆነ ማወቅ ይቻላል? ኮርስ የሚሰጠው
ሄሎ ሄሎ፣
ዋል ከዚህ በፊት
አልተመዘገብኩም።
okay፣ ለመመዝገብ ስምዎትን ማን ልበል?
ሀያት
ሀያት አዎ፣
ማን? ሀያት ማን?
ሀያት መንሱር። ቀኑ ምን ምን ቀን
ከየት አካባቢ ነው የሚደውሉልን?
ቤተሰብ
እም እም።
ቤተሰብ
አዲስ አበባ ውስጥ ነው።
አዎ ቤተሰብ ቤተሰብ ቤተሰብ
ቤተል። እሺ፣ በአካል ነው ወይስ ኦንላይን ላይ ነው መማር የሚፈልጉት?
አዎ፣ በአካል ነው።
okay፣ እሺ። እ፣ የሶስት ወር ኮርስ ነው ትምህርቱ ማለት ነው። ትምህርቱ ይቅርታ፣ ጫጫታ ውስጥ ነው መሰለኝ።
አይ የተጫጫታ ውስጥ አይደለሁም። አንቺ ጋር ተጫጫታ እሺ በሳምንት እ፣ በአካል ከሆነ የሚማሩት የሶስት ወር ኮርስ ነው ጠቅላላ ትምህርቱ። በሳምንት ሶስት ቀን ነው ከአስራ አንድ ሰዓት እስከ አንድ ሰዓት ባለው አያት እርቱ ሲኒማ ነው ትምህርቱ የሚሰጠው።
እሺ፣ በሳምንት ሶስት ቀን ምን ምን ቀን ነው?
እ፣ እስካሁን exact ቀኑ አልተሰማም፣ ግን ሰኞ፣ ማክስ- ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ከሁለት ሰዓት
ነገ ነው እ፣ ሀያ ነገ ነው። በአካል ከሆነ ነገ ነው ትምህርቱ የሚጀመረው። እ፣ ክፍያው ሀያ credit hour ነው ትምህርቱ። እ፣ በ credit hour ሰባት መቶ ሀምሳ ብር ነው። እስከ- እስከ ነገ ክፍያ የሚፈጽሙ ከሆነ ሰላሳ አራት percent discount ስላለ አስር ሺህ ብር ብቻ ነው ለሶስት ወር ኮርስ ማለት ነው። እሺ